Hello እንኪ ቆይ አናግረኝ።
Hello እናት
እናቴ beef የላችሁም? ለዛ
አዎ beef ፒዛ የለም ወይ ቱና ወይ special ታደርጊያለሽ ወይ ክርስቲያን ፒዛ no no፣ እኔ check እያልኩ ነው። እኔ እሺ እናት እ?
check እያደረኩ ነው። እያዘዝኩሽ አይደለም፣ check እያደረኩ እናት check እያደረኩ ነው
check እያደረኩ ነው እንጂ እኔ ያዘዝኩሽ ልጅ አይደለም፣ እያዘዝኩም አይደለም።
እሺ እሺ፣ ላይ እኔ አስረዳታለሁ።
ብሩክ አይ ብሩክ አስረዳት እሺ። ይሆናል አልሆነ customer እኮ- በቱና የሚፈልግ ከሆነ ቱና ግን አላት፣ እርግጠኛ ናት። ይቃል
አላ እርግጠኛ ነኝ።
እሺ፣ ለምንድን ነው ያለችኝ? ዶሮ አረ ሁላችን ሌላ ሌላ ምን ደጋሽ tuna special ፒዛ አለ እና vegetable
እሺ ቆይ customer ኡን ልጠይቀውና እሺ የሚል ከሆነ እ፣ እንትን እንላለን እነግርሃለሁ። ደውዬ አደራታለሁ።
እሺ ቶሎ እማይል አሳውቂ።
ከሆነ እ፣ እነግርሃለሁ። እሺ ብሩኬ እሺ እሺ እሺ